ምስጋናን እየጠራ ነው። Hello ጤና ይስጥልን።
አብሮ ይስጥልን።
እሺ የደሚቱ አዎ ከ Freelance Ethiopia ነበረ የምንደውለው።
እሺ እሺ ለ training register አድርገሽ ነበር አይደለ?
እ ለ training register አድርገሻል። free እ ትናንት ተደውሎልሽ ነበር አይደለ?
አዎ
Okay። እሺ እ አይ መምጣት አለመምጣትሽን confirm ለማድረግ ነው የደወልኩት።
አይ እመጣለሁ ስምንት ሰዓት ላይ ብላችሁ ነው።
አዎ ስምንት ሰዓት ተኩል ድረስ ድረሽልን። እሺ አዎ እናመሰግናለን።
እሺ